ሰላም ሰላም ያስጥልኝ ቤተሰብ ሰላም ነኝ። እባክዎን ልርዳዎ?
አብሮ ስልን
ሰላም
ወይ ትኬት ችግር አለ። አንድ ቀይ ብቻ ሳይቶ ሌላውን አንዱን ብቻ ሊከልም አልቻለም።
እሺ የካሸር ኮድ ንገረኝና ቼክ ላድርግልህ።
አስራ አራት አስራ አራት አስራ ሶስት አስራ አራት አስራ ሶስት
ሰላሳ ሰባት ሰላሳ ሰባት
ስልሳ አራት ስልሳ አራት እሺ ተመላሽ የለውም። እሺ
እሺ ተመላሽ የለውም። ያው አስራ ሶስት ነጥብ ስምንት ሁለት ነው ጠቅላላ ወዱ በቤት ቤት ህግ መሰረት ተመላሽ የሚያመጣው ኢቭን ከይሄኛው ጠቅላላ ወዱ ሲካፈል ሉዝ ላረከበት ወድ የሚመጣው ሪዛልት ከሀያ በላይ ሲሆን ነው። እሺ
እሺ እሺ ስለደወሉ እናመሰግናለን። መልካም ምሽት ይሆንለው ደግሞ